ሄሎ ሄሎ አቤት ቪታሚን በርገር እና ጁስ ነው አይደለ? ዜሮ ሁለት branch
እ ቪታሚን ነው።
አዎ አዎ እሺ ዜሮ ሁለት branch አይደለ?
አዎ
ከቢው delivery ነበር የምደውለው። በ order ነበር ሰማንያ ስድስት ሰማንያ ሰባት አስራ ስድስት order ታዛችሁ ነበር። strawberry shake፣ ጥብስ ፍርፍር እና ዱለት አዎ አልደረሰም ብሎኝ ነበር ድራይቨራችን። ደርሷል እ ደርሷል።
ቁጭ ብሏል ደርሶ የመጣ ሰው የለም።
እሺ